ሰለሞን መራ ነው ቡጤ ሚደ ጤና ይስጥልኝ።
አብረስትልኝ
አሪፍ ነው። ምን ልርዳዎት?
አዎ አሁን screenshot ላክልኝ አለችና ልኬ ነበርኩ እናቴ።
እሺ አይ አይቼዋለሁ። ተመስግኖለታል ጊዜው። አይቼዋለሁ የላኩትን screenshot
አዎ አይቼዋለሁ። case ዎት ተመዝግቦለታል።
እሺ
እ check ይገባልማ።
ተደርጎ- check ተደርጎ እ አ
ገንዘቡ ያለው ወደ አሪፍ ፔይ ከሆነ ይመለስሎታል። ወደ ወደ ቤት- አሪፍ ነው በአሪፍ ነው ያወጣው በአሪፍ ነው አዎ ወደ betting ቤቱ ይመለስሎታል።
ወደ ቤት እንጂ ይመለስ ነው።
አዎ
አየ ይመለስ፣ ችግር የለም። reverse ያርግና ሁለተኛ አወጣለሁ ዜሮ አደርጋለሁ።
እሺ ደንበኛችን ስለደወሉ አመሰግናለን። መልካም ቀን ይሁንልዎት።
ዋልና አና አና